Hello ጤና ይስጥልኝ። እባክዎትን ምን ልርዳዎት? እባክዎትን ምን ልርዳዎት? አቤት ይሰማኛል። እባክዎትን ምን ልርዳዎት?
ዕለታዊ ድምፅ
እ ምን አለኝ?
ዕለታዊ ድምፅ
ዕለታዊ እ ድምፅ
ዕለታዊ ድምፅ እዚህ አይደለም። ዘጠኝ ዘጠና አራት ደውለው ይጠይቋት።
ነው እዚህ አይደለም። ይሄ አገልግሎት እኛ አንሰጥም። ይቅር። ምን አለኝ?